hello ጤና ይስጥልኝ።
hello hello ጤና ይስጥልኝ። አረጋሽ አውማ ነኝ።
hello ወይ ወዮልኝ ነኝ ማ እ ከቴሌ ነበር ምደውልልሽ።
ወዮልኝ agent ተመዝግበሽ ነበረ። agent ቴሌብር ይዘን አመዝገቡ ነበር ማርያው አዎ እና እየሰራሽበት አይደለም ትተሹ ነው።
አይደለም ትቼው ሳይሆን agent ኦቹን ጠፍተውብኝ ነው። መጀመሪያ የዘገቡኝ ጠፍተውብኝ ነበረ።
okay። ስለዚህ ላገናኝሽ እ፣ active ያርጉልሽ። መስራት ትፈልጊያለሽ?
አዎ አዎ አዎ እሺ።
ያገናኝ የት ነሽ አንቺ? አዳማ ወይስ እ፣ አረድ አዳማ ወደ አረብ ኤምሬት አካባቢ ጋር ነኝ።
አዳማ ነሽ?
በሩ ላይ አዎ አዳማ ነኝ። አዎ በቃ አዎ።
እሺ፣ አገናኝሻለሁ። ልጆች ያደርጉልሻል።
አገናኝ እሺ፣ እኔ መልካም ቀን ይሁንልሽ።
እሺ